hello hello ጤና ይስጥልኝ። hello አቤት ጤና ይስጥልኝ። ም- ምን አለ? hello እግዚአብሔር ይመስገን። ቴሌቪዥን ነው። ምን ልታዘዝ? እ እ? እሺ ቴሌቪዥን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው መረጃ ይመጣሉ ስለ ቴሌቪዥን። ከዛ ሰባ ቁጥር ይጫኑና አማርኛ ያርጉት። ሶስት ቁጥር ላይ ለመጫወት የሚል ይመጣልዎታል። ጥያቄና መልስና እድሉን ይሞክሩ የሚል ከዛ ሁለት ቁጥር ላይ coin ይገዙና ጥያቄና መልስ ይመልሳሉ። coin ከሁለት ብር ጀምሮ አለ። coin ገዝተው መጠቀም ይችላሉ። hello ሄሎ አንድ ቁጥር ላይ ይመዝገቡና ትኬት ይገባልዎት። እድሉን ይሞክሩ። ሄሎ ይጠቀሙና እምቢ ካሎት መልሰው ይደውሉልኝ። እሺ መልካም ጊዜ።